ጤና ይስጥልን። ቢጫ ኢትዮጵያ በስራሩ ነኝ። እባክዎ ምን ልበል?
ወይ እንትን ልበል ልዩነት ብለሽኝ ነበር።
ምን አሉኝ ደንበኞች?
ያ ማሽን ቅድም ነግሬሽ ልዩነት ብለሽኝ ነበር።
ምን ነበረ የነገሩኝ ደንበኛችን? እኔ ሌላ እንትን ስለሆንኩኝ።
okay ትናንት የሆነ cooler እንትን ብለውብን ነገ እልክልሃለሁ ብላኝ ነበር።
አሀ በዚህ ስልክ ነበረ አስመዝግቦ የነበረው።
አዎ፣ አዎ።
እሺ መስመር ላይ ጠብቁኝ።
cooler እንትን አ- fan ኡ ይሰራል ግን አያጋግርም፣ በረዶ አይ- አይዝም።
አሀ እሺ ደንበኛችን ይጠብቁኝ። ሌሎት ራስ ገዘባር ኖት